Hello ጤና ይስጥልኝ።
አይ ይሰማል። አይ ከቤት ቤት ነው። እሺ
ራሄል ይሰማል።
እ ራሄል
ይቅርታ ድምጽ አይሰማም።
አሁን ይሰማል።
ትንሽ ጮክ ብለህ ታወራኛለህ?
አሁን ይሰማል።
አሁን ይሰማል። እሺ አይ ራሄል ነው መሰለኝ በጣም ነበር።
ራሄል ነኝ ራሄል ነኝ።
እሺ ራሄል እንደው ሰላም ነች።
እግዚአብሔር ይመስገን።
እንትን እንትን ድባስ ነበረ አሁን አልገባም። አምስት መቶ ብር አሁን እየጠብቃለሁ በእናትህ።
የመቼ ነበር አራ እሑድ ነበረ አራት ቀን ምናምን እየጠበቃለሁ ልከህልን ነበረ የዲፖዚት ሜሴጁን?
ሁሉም ነገር ነው ሀሳብ የተናገረው ክበብ ምናምን ደሆነ ክበብ ደግሞ በቤተሰብ ሊዛን አለ
ቴሌግራም ላይ ነበር የላክልን?
ሀሳብ ላይ አዎ ሀሳብ ላይ ና- ነበር ዋትሳፕ ላይ አዎ
በዚህ ቁጥር ነው አረ የአስራ ብዙ ቁጥር ነው አስራ አንድ ሀምሳ ስምንት ዘጠና ዘጠኝ ዘጠና ስምንት የሚለው WhatsApp ላይ እ አዎ፣ WhatsApp የምትጠቀመው አሁን በደወልኩልህ ቁጥር ነው?
አዎ እሺ አንዴ check አድርጌ መልሼ ላሳውቅህ። ጠብቀኝ አንዴ። እሺ